ሄሎ ሰላም ጤና ይስጥልኝ። ቤት ቤት
ሰላም ነው።
ሰላም እንዴት ነህ? እሺ
ያው ከቃሚ ቀን ጀምሮ ጉጆ አርግቼ አራት መቶ ብር
ኦኬ።
ሪፖርት አርግቼ ሪፖርት አርግቼ ብሩ ቅዳሜ ማለት ሳምንት።
ሳምንት አዎ፣ ቅዳሜ ሌሊት ላይ ነበር። ኦልሬዲ ያው ነገር ሳምንት
ኦኬ
ሳንቲምፔ አራት መቶ ብር በ- ወደ ቴሌብር ጉጆ አርግቼ እሺ
አልገባልኝም።
ስልክህን ንገረኝ።
ዜሮ ዘጠኝ ሀያ አንድ እሺ ስልሳ አራት ሀያ አንድ ስልሳ አራት እሺ ስልሳ ሶስት ዘጠና አራት ዘጠና አራት ስንት ብር ነበር?
አራት መቶ ብር አራት አዎ። በዚህ ደውዬ balanced ሆኖ ላስተላልፍ ነው ሰውኛል ግን ኦኬ ባላንስድ ከሆነ እኮ ሳንቲሞችን ነው የምታናግራቸው።
የእናንተ አናግሩ።
ሳንቲሞችን እኛ ያናገረናቸው ማለት ነው።
እስካሁን ብሩ አልገባም።
አዎ ግን ባላንስድ ከሆነ ከነሱ ጋር ነው ኮንታክት የምታደርገው። ስልክ ልስጥህ?
አለኝ እንጂ አናገርኳቸው።
አዎ ምን አሉ ክታያ አሁን እነሱ ሲያጉላሉኝ እኮ ማለት ነው እ እኔ ከእናንተ ጋር ያለኝ ከስተመር ነው የሚቆርጠው አለ
ምን አልከኝ?
እኔ ከእናንተ ጋር ያለኝ customer ነው የሚቆርጠው አለ። መጀመሪያ በእናንተ ልኬ ነው አሁን እነሱ እኮ ለሚያደርጉት ይኸውልህ እኛ ጋር እኮ ማለት ነው balanced ከሆነ እኛ balanced አድርገነዋል። ያ ማለት ገብቶልሃል ነው። ተረዳኸኝ አይደል? ግን አልገባም የምትል ከሆነ ከዛ further ያለውን ጥያቄ የምታነሳ ሳንቲሞች ላይ ነው።
ያው already እኔ አሁን ሳምንት ሲሆን ነው እንደዚህ ያልኩሽ ታውቂያለሽ። እነሱንም ደውዬ ጠየኳቸው። ከዛም እንደሆነ ታውቂያለሽ አብሬ እንትን የሆነ ነው upgrade የተደረገ ያለ ነገር አለና ይስተካከላል አሉ።
ስለዚህ እነሱ አየህ አይደል? ስለዚህ እነሱ ጋር ነው ችግሩ።
already ከዛ ዛሬ ሲደውልላቸው ምንድን ነው ሳምንት ነው እኮ ምንድን ነው upgrade የምታደርጉት አልኳቸው። በሳምንት አያልቅም እንዴ አልኳቸው።
አዎ ማለት ብዙ ሰው ራሱ አለ አይደለ ልኮ አንድ በአንድ እያገባችሁ ከሆነ ስራዬ ሊደርስ ይገባል አይደለ ሳምንት ነው።
አዎ እና ማ- ዋና ማናጀሩ ደግሞ ብር የሚገባለት ብር ሲመጣ ነው እሱ ጋር የሚመጣው ነው ብር ነው እያስገባ ነው እያስላለፈ ነው አለ።
አዎ። ስለዚህ እነሱ ናቸው የሚጨርሱት እንደዚህ አይነት ጉዳይ። እኛ ጨርሰናል፣ ከኛ አስተላልፈናል፣ ማለት እናንተ ደውላችሁ አትነግራችሁም? በእኛ ነግረናቸዋል። በጣም ብዙ request ነው እኮ የእንዳንተ አይነት ያለውና አናግረናቸዋል፣ ግን እናስተካክላለን እያሉ ስለሆነ ነው።
እሺ፣ አዎ ገብቶኛል። ግን እኔ አሁን የማለት ነበር የናንተ ነው እንጂ የነሱ አይደለም።
ገባኝ፣ ተረዳሁክ።
እኔ ስገባ ማለት የናንተ የቤት ልሄድ ከስተመር ነው ተብሏል ያለው አዎ እና አውቃለሁ።
እነሱ ብዙም ኬር ላይሰጡ ይችላሉ። ምክንያቱም እሱ በቃ በእናንተ በኩል ነው እንጂ የሚመጣው እኛ እዚህ ጋር ብናቆምም ሌላ ወይ በሌላ ወይ በአፈሻ ሆነ በእንትንም ሆነ በሌላም ነው ይገባላቸዋል። ተቀበለ ግን ይቁላላ ያለው የእናንተ ከስተመር ነው እና ኦልሬዲ ሳምንት ሆኗል። ከሳምንት በላይ ፋገስ
ልክ ነህ እኮ ግን ምን እናድርግ? እኛም ከእነሱ ጋር ካልተስተካከለ እኮ ሊገባላቸው አይችልም አይደል? እኛም አናግረናቸዋል ይስተካከላል እያሉ ያሉትኝ ለ customer የሳንቲምፔን ስልክ እየሰጠን እኮ ግዴለሽ ሆነን አይደለም፣ ግን further ያለውን ነገር ማለት ነው ለማወቅ እንድት- እንዲመቻችሁ ነው። ገባህ? ከእኛ ጋር እንዳልሆነ ብቻ እንድታውቁ ሲባል ነው የሳንቲምፔን ስልክ እየሰጠናችሁ ያለው እንጂ ለእናንተ care ሳይኖረን ቀርቶ አይደለም። ተረዳኸኝ አይደለ? ስለዚህ ልክ እነሱ አስተካክለው ሲጨርሱ ይገባላችኋል ማለት ነው።
already ደግሞ ዛሬ ደግሞ already ሌላ ነገር ስላሉ ነው እዛ ገብቶኝ ነው አዎ አይ ይገባል። update ያደረጉ ከሆነ update አድርገው እኔ ሲጨርሱ ሳምንት ሆነ ብለው እኮ ወር የሆነው ሰው አለ አይደል?
እ እ እኔ ሳምንት ነው ስለው ጭራሽ ወር የሆነው ሰው አለ አይደል?
እሺ sorry። ለማንኛውም ደግሜ ጠይቅልሃለሁ ግን
ማለት አንድ በአንድ ቢያንስ detail የወጡትን ራሱ አይጠይቁሽም፣ ምን አይጠይቁሽም ቢያንስ እኮ።
አዎ ሙሉ እኮ ስለተበላሸ ነው። ሙሉ የድ- በዛን ሰሞን የነበረው የ withdrawal system ስለተበላሸ ስለነበር ነው። ገባክ? ልክ ቀኑን ስትነግራቸው ያ ብቻ በቂ ነው። በዛን ሰዓት እንደተበላሸ ያውቃሉ እና ማስተካከል እንዳለባቸው ስለሚያውቁ ለዛ ነው።
customer ኣችን የተጉላላ ነው ብላችሁ ቢያንስ እንትን በሉ።
እሺ እሺ ሶሪ በጣም